ሰላም ጤና ይስጥልን።
ሰላም ነው እናት?
እግዚአብሔር ይመስገን። Donkey Tube ነው አው የኦጌሻ አራተኛ ዙር ምዝገባ ፕሮግራም።
አዎ፣ ምዝገባውን ለማ information ለማግኘት ነበረ።
እሺ ስሞትን ማን ልበል?
እ፣ ዳግማዊት አሰፋ።
እሺ ከየት ነው የሚደውሉልን?
ከአዲስ አበባ
የት አካባቢ?
አቃቂ።
እሺ okay፣ ስልክ ቁጥሮትን ይነግሩኛል?
አርባ አንድ
0941 አርባ ስምንት
እሺ ሰላሳ አራት ሀምሳ ስድስት
34 56 አዎ
okay ማስታወቂያውም ላይ ነው ያዩት።
እ፣ ኢንስታግራም ላይ
እሺ በአካል ነው ወይስ በኦንላይን ነው መማር የሚፈልጉት?
በአካል በአካል
okay እ፣ እሺ በ- በአካል ከሆነ በኮርሱ የሚቆየው እ፣ ሶስት ወር ነው። በሳምንት ሶስት ቀን እ፣ ከቀኑ በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል class ይኖራል።
አ፣
አ፣ credit hour ኡ ሀያ credit hour ነው። ለአንዱ credit hour ሰባት መቶ ሀምሳ ብር ነው። ግን እስከ የካቲት ሀያ አምስት ድረስ payment የሚፈጽሙ ከሆነ ሰላሳ አራት percent discount አለው። አምስት መቶ ብር ነው የሚሆነው ማለት ነው እሺ እሺ በ credit hour። ይሄ ማለት አስር ሺህ ብር ብቻ ነው ለሶስት ወር ስልጠና።
አዎ፣ እሺ እሺ ቦታው ስለዚህ የት ለመመዝገብ አካባቢ ነው የስልጠና ቦታው?
አያት ተስፉ ሲኒማ።
እሺ እሺ
እ፣ ስለዚህ ለመመዝገብ ከወሰኑ እ፣ እም፣ አካውንትን ልክሎትና ቴሌግራም ላይ payment ኡን ከፈጸሙ በኋላ ቴሌግራም ላይ ደረሰኙን መላክ ይችላሉ።
አዎ፣ ስለዚህ አሁን ከወሰንኩኝ በኋላ መልሼ መደወል አለብኝ አይደለም?
ይቻላል። አዎ።
እሺ እሺ እናቴ አመሰግናለሁ።
እሺ እሺ